ሄሎ
ሄሎ hello፣ አቤት አቤት hello፣ ሮቢ አቤት አቤት። አዎ ሰላም ነው?
እ፣ ረዳቱ ነኝ። አቤት
እሺ፣ ስልክ አታነሱም።
እ፣ እ፣
ስልክ አንሱ ሲደወልላችሁ።
እኛ
አዎ፣
እ፣ customer ነው የሚደውለው።
እኛ እየደወልንላችሁ አታነሱም። customer ለ customer ም እንደዛ ነው እንዴ?
እ፣ አይ አንቺ ከቢሮ ነሽ?
አዎ፣ ከቢሮ ነው የደወልኩት።
okay okay፣ እሺ። ስልክ እንጃ፣ ምናልባት እኔ እኔ ጋር ነበር እስካሁን።
እሺ፣ አይ ብዙ ጊዜ ሮቤል ስልክ አያነሳም፣ ለዛ ነው።
የሮቤል ዝግ ነው፣ የሮቤል ዝግ ነው። ለዛ ነው እሺ፣ እ፣ ኮዬ እናንተ ናችሁ አይደል የምትሄዱት?
የማ ኮዬ ኮዬ።
አዎ አዎ፣ እሺ፣ ይኸውልህ ቆንጅት የምትባል ይዛችኋል አይደል? ነጭ ሽንኩርት
እ፣ ቆይ ቆንጂት አለች። እ፣ እስቲ ቆይ እንትን PDF መስ PDF ነው።
PDF French አዎ አዎ፣
ቆንጂት አለች።
አለች አይደለ?
አዎ ቆንጂት መልካሙ ነው።
አዎ እሷ ይኸውልህ ስብሰባ ላይ ነኝ እና ስልክ አታነሳም። ስብሰባ ላይ ነኝ ብላለች።
እ፣ እ፣ ስብሰባ ላይ ነኝ ብላለች።
እ፣ ከ- ምን እናድርግ ታዲያ?
ስልክ ልንገርክ ያዝ
እሺ ተጉ- ዜሮ ዘጠኝ ሀያ ዘጠኝ
እሺ፣ ዜሮ ዘጠኝ ሀያ ሀያ ዘጠኝ
ሀያ ዘጠኝ አሁንም አይ አይደለም
እ፣ ዜሮ ዘጠኝ ሀያ ዘጠኝ አስራ ስምንት
አስራ ስምንት ስልሳ ሰባት አስራ ስድስት ስልሳ ሰባት አስራ ስድስት
ስልሳ ሰባት ስልሳ ሰባት አስራ ስድስት
እሺ ስልሳ ሰባት በዚህ ደውላት።
በዚህ ደውልለት እ፣ ያነሳልሃል እና
እሺ ያኛውን ተቀበለው እሺ እነሱ ጋር ነጭ ሽንኩርት አለ
ይታደር ላሽ ተቀያሪ ነጭ ሽንኩርት አለ እነሱ ጋር ተቀበል
እኮ በዚህ በቆንጂት ማለት ነው። ቀርንም ይሆናል።
ቆንጂት አዎ አራት ኪሎ ነጭ ሽንኩርት ትሰጥሃለች እሱን ስትሰጣት ማለት ነው እሺ እና ሳትረሳ ተቀበል
እሺ እሺ ቻው
ሪተርን በልበት ቢቱ እዚህ ግን ሪተርን አለ በልበት